ራሱ ምድር ሁሉን የፈጠረ ኢየሱስ ብቻ ነው ኃያል፣ ኢየሱስ ብቻ ነው አምላክ፣ ኢየሱስ ብቻ ነው አዳኝ፣ ኢየሱስ ብቻ ነው ፍቅር። በድንቅ በታምራት የታጀበ አምላክ ነው። ከጥንትም ጀምሮ ግሩም ኃይል የያዘው በበረታው ክንዱ ሕዝቡን የታደገ የባርነታቸው ቀንበር የሰበረ ማን እንደ ኢየሱስ ማን እንደ ኢየሱስ ማን እንደ ኢየሱስ ማን እንደ ኢየሱስ ዘላለም የሚታዩትና የማይታዩትን አለቅነት ዙፋን ኃይላት ስልጣናትን ታላላቅን ነገር ብቻውን የፈጠረው የሰው ልጅ ፈልጎ መርምሮም አይደርሰው ኢየሱስ ብቻ ነው ኃያል፣ ኢየሱስ ብቻ ነው አምላክ፣ ኢየሱስ ብቻ ነው አዳኝ ኢየሱስ ብቻ ነው ፍቅር። የድሃደግ አባት የምስኪኖች ዳኛ ጻድቅና ቅዱስ ቅንና እውነተኛ ትንሣኤና ሕይወት መንገድም የሆነው የዋህና ትሑት በምክሩ ግሩም ነው። ማን እንደ ኢየሱስ ማን እንደ ኢየሱስ ማን እንደ ኢየሱስ ማን እንደ ኢየሱስ ዘላለም ቃሉን ሥጋ አድርጎ ወደ ምድር የመጣው የጥሉን ግድግዳ በሞቱ ያፈረሰው በሚያስፈራ ግርማ ዳግም የሚመጣው በምድር ሁሉ ላይ በጽድቅ የሚፈርደው ለፈቃዱን እኛን የሠራ በራሱ ምክር ሁሉን የፈጠረ ኢየሱስ ብቻ ነው ኃያል፣ ኢየሱስ ብቻ ነው አምላክ፣ ኢየሱስ ብቻ ነው አዳኝ፣ ኢየሱስ ብቻ ነው ፍቅር። ማን እንደ ኢየሱስ ማን እንደ ኢየሱስ ማን እንደ ኢየሱስ ማን እንደ ኢየሱስ